ሌላ hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
እም፣ ከችብችብ ነበረ የምደውሎት complain አቅርበው ነበር እንዴ ዛሬ? hello
እ?
ያቀረቡት complain ነበር? ይቅርታ አይሰማም ድምፅ።
ጎመን አልደረሰኝም።
አልመጣሎትም?
አዎ።
okay location ጋርመንት ነው።
እ? አዎ ጋርመንት ነገ መረከብ ይችላሉ?
እችላለሁ።
በቃ እሺ ነገ አስገባሎታለሁ። እሺ መልካም ምሽት።